እስቲ ደውለህ ጠይቀዋ። ሄሎ
ሄሎ
አቤት፣ ሄሎ፣
አቤት።
ሰላም እንዴት ነህ?
እግዚአብሔር ይመስገን
አለሁ። እንዴት ነህ? ሰንበት እንዴት ደህና ነህ?
ነህ? እ ሰንበት እንዴት ይዞሃል?
ሰንበት አሸና ነው። ይቅርታ ማደበ
የሆነ ጊዜ ተዋውቀን ነው ፍለርት
የት ፍለርት
እኮ ማለት ስም የለሽ
እንዴ ስምማ አለኝ።
እኮ ማደበል
ሰው አለ ስም ይፈጠራል።
እ
ሰው አለ ስም ይፈጠራል እንዴ?
አይደለም እየነዳሁ ስለሆነ ቶሎ ለማቆየ ነው። ቶሎ ወደ ገደለው ልግባ።
እሱ እንዴ ሜላ ትባላለህ።
ማ ሜላት
አላወኩሽም ነገር
በደንብ ራሱ የሰማኝ አይመስለኝም። የዛን ቀን ስሜ
እ
የዛን ቀን በደንብ ራሱ የሰማኝ አይመስለኝም። ስሜ
ሊሆን ይችላል እንግዲህ ጨለማ ማለት እውነት ነው። መልክ የራሱ አዎ።
ታስታውሰው አይመስለኝም።
በቤት ስልክ ነው ለበ- የደወልሽው?
የአገሬ በቢሮ?
ስልክ አዎ፣ የቢሮ ስልክ ገብቼ ነው።
እም። በሰንበት
አዎ አንድ paper ወስደው ነበር እና
እም።
በዛ ነው የገባሁት።
እሺ ሜላት እ፣ እየነዳሁ ነው ልደውልልሽ ወይ በራስሽ ስልክ እደውልልሻለሁ
okay አስቸኳይ ጉዳይ ከሌለ እሺ፣ እሺ፣ እሺ እሺ thank you። እሺ bye።
እም፣ እም።